ጤና ይስጥልኝ።
ሄሎ ሄሎ፣
ጤና ይስጥልኝ።
አዎ፣ አሪፌ ነው የምደውለው። ደመኛ ስንታን ደውሎልን ነበር።
ምን አለ?
ከአይሲኤል ነው የምደውለው።
ከአይሲኤ አሪፍ ጊዜ ነው ያለው።
ከአሪፌ ነው የምደውለው። ደመኛችን ይሰማታል።
እሺ፣ ይሰማኛል። መልሶ በራሱ ስልክ እየደወልሽልኝ ነው። ለዛ ነው እየተደወለ ዌይቲንግ እየገባሁ
አሁን ተደውሎልት ነበር ደመኛችን ይተኛል።
አይ አሁን እያወራሽኝ በምትደውይበት ስልክ ዌቲንግ እየገባ ነው እየተደወለ ግራ ገብቶኝ ነው።
ትናንትና ደውለውልን ነበር። ደበያችን አዎ፣ የሚፈልጉትን አገር ስለ ደውለውልን።
አግኝተው ነበር።
ለእኔ ላኩልኝ ብዬ ኢሜል ልክ ያለው ግን አላኩልኝም። ያው በሌላ ሰው በኩል አግኝቻለሁ የምፈልገውን ነገር እዚህ ባለ ሰው
እሺ፣ እሺ፣ ለሰዓቱ የጠየኩትን ነገር ግን አላገኘውም ገና።
እሺ፣ ምን ነበር የፈለጉት?
መቁረጡን የሚያሳይ ኤክሴሉ ላኩልኝ ብያቸው ነበረ። ለተ- ለደንበኛችን መመለስ አለብን እርግጠኛ መሆን ስለነበረ
እሺ፣ አግኝተዋል አሁን?
አሁን አግኝቻለሁ ፋይሉ።
እሺ፣ እሺ፣ አመሰግናለሁ። መልካም ቀን።